ከሸሰፋ ሀኪሙ hello አቤት
CT scan ማሰራት ፈልገን ነው እሺ አለን
ልንገርሽ እንትኑና ዋጋውን ትነግኛለሽ ይቻላል እሺ chest CT angiography
እሺ ቆይ አንዴ
ዋሽንግተን ዋሽንግተን hello
አቤት እ፣ ምን ያህል ብር ነው አልሽኝ?
እሺ without contrast ከሆነ አራት ሺህ አምስት መቶ
ምን ከሆነ without what
ማዘዣ አላችሁ አይደል
ማዘዣ አለን? አዎ እኮ ምን ይላል ማዘዣው ላይ
chest CT angiography ነው የሚለው። ሌላ ምንም እንትን የለውም።
መልካም፣ examination ለዛ- requested chest CT angiography ነው የሚለው።
ለዛ ብቻ ከሆነ አራት ሺህ አምስት መቶ ነው
okay። ሌላ እዛ ጋር ያለውን ይሄ clinical information patient history ምናምን የሚለው ላንብብልሽ።
አይ እ?
አያስፈልግም እሱ
SOB R PHTN to R ምናምን O PE የሚል አለው። ምናልባት ተጨማሪ የሚያስፈልግ ነገር ከሆነ hello፣ እሺ ወይ ላኩልን እና እንየዋ ለሚመለከት የት የት ናችሁ? የቱ ጋር ናችሁ?
ስልክ ልስጦትና ቴሌግራም ላይ ላኩልን
ቴሌግራፍ እንትን እሺ፣ አራት ሺህ ምናምን አራት ሺህ አምስት መቶ።
ሌላ አቤት እሺ ልንገረው ስልኩ አዎ፣ ስልክ ጻፉ ከጎን ዜሮ ዘጠኝ
ስልሳ
ዜሮ ዘጠኝ ስልሳ አስር አስር ዘጠና ስድስት ዘጠና ዘጠኝ ዘጠና ስድስት ዘጠና ዘጠኝ እሺ። እሺ፣ አመሰግናለሁ።
እሺ